ой
ጤና ጤና ይስጥ
አብሮ ይስጥልኝ።
ስፔ ነበር ምደውልሎት አዎ እሺ አውቃለሁ።
አዎ አሁን እያወራን ተቋረጠ።
እ
ሙሉ ስሞትን ማንን በል አብነት
እሺ መቶ ብር ነበረ ዲፖዚት ለማድረግ ወደ አፍሮ ቤት ቴሌግራም ላይ ልኬለሁ ትናንት።
አዎ አዎ አ
አሁን እዚህ ጋር እንደሚያሳየን ከሆነ ወደ አፍሮ ቤት ገቢ ሆኖሎታል። መቶ አዎ፣ ብር መቼም።
ማለት ነው ተስተካክሎሎታል።
ትናንት ነው የሆነው።
አዎ ትላንትና okay እሺ ይገባላ አዎ ገብተው check ያድርጉትና
አይቻለሁ። ብሩም አልገባም ውስጡ ላይ ውስጡ ላይ የለም።
አሁን ገብተው check አድርገውታል።
አ
እሺ አሁን check አር- አድርገውት ካልገባለት ያው አፍሮ ቤት እንደውላለን። እኛ አስገብተነዋል ወደ አፍሮ ቤት።
okay እነሱን ልጠይቅ።
አዎ እነሱ active ማድረግ አለባቸው። active ስላላደረጉት ነው እነሱ ያናቁ።
okay እሺ እሺ እናመሰግናለን። መልካም ቀን